ሄሎ
ሄሎ
ሰላም ጤና ይስጥልን። ድምፅ ቲዩብ ነው።
የዚህ መጋቢት አስራ አራቱን ለመመዝገብ ነበር።
እሺ ስሞትን ማን ልበል
ተስፋ አለም ከተማ ተስፋ አለ ከተማ
እሺ okay ተስፋ አለም ጌታሁን ነው ያሉት ከተማ ተስፋ አለም ከተማ ከተማ ስልክዎትን ይነግሩኛል።
ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ ሶስት አስራ ሶስት ሀምሳ ሀያ ሀምሳ ሀያ አምስት እሺ ዜሮ ዘጠኝ አስራ ሶስት ሀምሳ አአ ዜሮ ዘጠኝ አስራ ሁለት አስራ ሶስት 13 ሀምሳ ሀያ አምስት ሀምሳ ሀያ አምስት
አዎ ተስፋ አለ። እሺ መዝገበ ኖታ ሌላም አለ አስራ ሌላም አራት መጽሔት መጽሔት ተስፋዬ መጽሔት ተስፋዬ። እሺ በዚሁ ስልክ ላይ ያዛት ወይስ ሌላ ስልክ ይሰጡኛል?
ይቻላል በዚህ ስልክ
እሺ መጽሔት ተስፋዬ። እሺ መ- አስራ አራት የሚሲ ሚካኤል እንደሆነ አውቀዋል አይደል? ቦታው አዎ፣ ኢኮኖሚክ አሶሴሽን የሚለው ይሰማ ኢኮኖሚክ አሶሲዬሽን ነው። ሲመጡ cash ብር ይዘውልን ይምጡ። ሲመጡ cash ይዘውልን ይምጡ መግቢያውን።
Okay okay እሺ እሺ እናመሰግናለን። መልካም ምሽት።
አሜን አመሰግናለሁ።